ሄሎ
ሄሎ ሰላም ተመስገን አለን አለን። እንትን ይሄ እንትን game ኦቹን በጥያቄውን በትኬት መጫወት አይቻልም ይቻላል።
ይቻላል።
በ coin ም በትኬትም መጫወት ይችላሉ።
okay እሺ፣ አመሰግናለሁ። በጊዜ ነው የተገደበው ምን አለ በጊዜ የተገደበው ነው ጌ- እንትን ጥያቄዎቹ ጥያቄና መልሱ ለአንድ ጥያቄ አስራ አምስት ሰከንድ ይሰጡታል። ተከታታይ አስር ጥያቄዎችን መመለስ አለቦት።
okay እ፣ እንትን እሺ እሺ፣ እንትን ይሄ ድል የሚደርሰው በ- የስንት ማለት በእድል ሲደርስ ነው ወይስ ቀን የሚወጣበት አለ?
እንዳደለው አይ እንዳደለው ሽልማቱ እንዳደለው እሺ፣ አመሰግናለሁ።
ችግር የለም። መልካም እድል